ውስጥ የነበሩት ሁሉም እንኳን አየሁ።
ቤት ቤት ቤቲ ነው የምልህ።
እባክህ እስኪ የሆነ cashier code እንደርሽና check አድርግልኝ እስኪ።
cashier code ንገረኝ። አስራ ሶስት አርባ ስድስት እሺ፣
ዜሮ ሶስት እሺ፣ አስራ ስምንት
እሺ። ሁለት ሺህ አራት መቶ ብር መልሶልሃል። እሺ check አድርገው።
ሁለት ሺህ አራት መቶ ብር። መልካም ምሽት።